ሄሎ
ሄሎ ጤና ይስጥልኝ ቅድስት ነኝ ማለት እሺ ምን ልታዘዝ?
እንትን ሀበሻ ኪችን ይቅርታ አዎ አዎ አዎ እሺ ከ BeU Delivery ነበር የምደውለው እሺ
በ order number ሰማንያ ስድስት ሀምሳ አንድ ሀምሳ አምስት order ታዛችሁ ነበር ተወዳጁ አዎ።
አንድ እኮ ይኸው ልትሰጠው ነው። ልጃችን ልትሰጡት ነው እሺ ሌላም order ነበረ በዛውም check አዎ።
ላድርግ አይ ሊወጣ በ order ነው።
number ሰማንያ ስድስት ሀምሳ ዜሮ ዜሮ ደግሞ የፍቅር ማዕድ ሶስት ታዛችሁ ነበረ አዎ እኮ እሱም ጨርሰናል።
እሱን ጨርሳችኋል እሺ አዎ።
አመሰግናለሁ እሺ እሺ እሺ።